ሲሞላ አባይ ሲሞላ ይወስደዋል ቤቱን፣ ወዳጅ ሲከዳ ያዞረዋል ፊቱን። እንደው ዝም ብሎ ማመን ባለቤቱ ጠጅ ጠጣ ነበር ተወራ አንድ ቀን ትነው ጠላው ቀረ ወይ ድሃ መሆን አቦ ስንት አረቂ መስቲ ካነሻሉ እስቲ እንደ ቅራሪ አትስጪው ለሁሉ አባታችን ሰፈር ይመዘዛል አረቅ ባላገኝሽ እንኳ በስምሽ ልረግረግ ዋናው ቃለው ብዬ ገብቼ ላንጋና ከዋናው ቃለው ብዬ ገብቼ ሐዋሳ ዋናው ቃለው ብዬ ገብቼ ባህር ገብቼ ባህር እንትበል እናቴ ቀልቼ ስቀል ስትጠይቁልኝ ምንድነው ነገሩ እንደ ነፍሰ ገዳይ ሄድከው ታገሩ ተወኝ ተውኩ ረሳው እርሳል እንደ ደረቀ ጠጅ እየጣልክ አታንስ የአገሬ ልጅ ነው የወንዜ ልጅ ነው ሆይ ደሜ ኢትዮጵያ በዛ የዘለቀው ተጣልቼው ነበር እስቲ ልታረቀው አውቄ ባሁን አንተን ችላ ማለት አውታታ ቀርታ ታረኳለህ ማለት እኔም እኔ ባልሆን እናንተ ባትወልደኝ እኔም እኔ ባልሆን እናቴ ባትወልደኝ ባልመለስክ እንዴት በጠጠተኝ የተኛሽበትን ሳታመለክችኝ ታዞርኛ ደርሽ ታንከራትች ጠዋት ማታ ሌሊት የሆነዋል ትርፌት አንተ ያገኘሁት ላንጎራጓሪ አድርገኸኝ ቅር ደሞዝ ያነሳት ገረድ ይመስል ይሄ ትልቅ ጠንቋይ የአይነ ጥላሻ ሳይሳውዬ ሳልጠግብ ይመሻል። ኧረ ተውኝ እባካችሁ፣ ተውኝ ተውኝ ተውኝ እባካችሁ። ታልጋው ስንዝር የምታራርቀው እንደ ባህር አረብ ቅስማ የደመቀው እንደ ቀትር ባብ ሽንጧ የረቀቀው እንደ ኢየሩሳሌም አንጀቷ የራቀው ስተኛ ክናዷ ስንዝር የምትርቀው ስታንተር እስክንዳን የምታስጨንቀው ስትስንተ መሬት የምትደባልቀው ትንፋሽ ትንፋሿ እንዳረቂ ሐሞት የሚከተል ከንፈሯ እንዳራስ ልጅ የሚርበተበተው ጥርምጥም ያላት የልጅ መቤት ምንጣፏ ስጋጃት ራሷ ዳይት ዘራ የተጣራ ልቅም እንደ ስንዴ የገነት ወተት አጥንት የረገፈ ሰናበታት አትለማማ ሰማም እኔ እዚህ ስሞት እናናለ እኔ እስቲ ጅበሉላት አግራ ትነሳ እየቀዠፈባት ታጎራለች አሉ ሰው ታገሩ ሲሄድ ይበዛል ወይ ነው ታማኝ ባልንጀራ ከእናት ልጅ እኩል ነው ረቶ ጓዴ ባንለኝ እሻ ዝም በሉ ደመጥ ነገሬ እሱ ሳይጠላኝ ትናንት ወደ ዛሬ ሳራት በላሷ ህላል ቀምሴ ታይዘን አለቅን ያች አህያና ባልሽን ሰር እንጂ በጭራ ገመድ እኔ ተንጉስ ሀገር የታባሽ ልጅ ሴጣጅ ቁል ሚስቲቱን በሰው ባሏ ልቤን ወስዶ የታደረሰው ወፍራማ ቀና ነው ያነጠብሽው ፍራሽ የስሉልታ ሳር ነው እግርሽ ተጣጠበ ሰባት አመቱ ነው የጠጉርሽ አዋራ አይኔን ሊያጠፋ አይደል አስር ብር መጠየቅ ደረጃሽ ገና ነው ውሰጅ አምሳ ሳንቲም ይሄ ሲበዛ ነው መልሽ አስር ሳንቲም ሲጃራ መግዣ ነው ተወደድኩን ብለሽ አትበይ ጠንበርገተ እኛን አንድ ሰሞን እንዲ አርጎን ነበር ውሰጂ ውሰጂ ተጭኔ ፈልቅሽ የቀማኝ ሀገር ነው አንቺም ተጠንቅቀሽ